ሰላም ሰላም ጤና ይስጥልኝ ቤስት ወይ
ሰላም ነው ሴት ሰላም እንዴት ነህ ደህና ነኝ ትላንት ወደ ብር ውጭ ዘወር ብቻ እስካሁን ገባም እስከነገ እየፈለግ ነበር መች ነበር ውስጥ ያደረግከው
ትላንት ወደ ማታ
ትላንት ወዲያ ማታ
አዎ ስድስት ሰዓት ምናምን
ኦኬ እሺ ስልክህን ንገረኝ
ዘጠኝ ሰላሳ ሶስት ሰላሳ ሶስት
ዘጠኝ ሰላሳ ሶስት ሰላሳ ሶስት አስራ አምስት አርባ አራት እ አስራ አምስት አርባ አራት
ስንት ብር ነው
አምስት መቶ
አምስት መቶ
አዎ
እሺ ይኸውልህ pending ላይ ነው ነገ ጠዋት ይስተካከላል እሺ
ትላንት ደግሞ እንደዛ አሉ ምን ነው አዎ አዎ ነገ ጠዋት ነው የሚስተካከለው ይቅርታ በጣም ትንሽ ችግር ተፈጥሮ ነው deposit ላይ withdraw ላይ
እሺ እና እስከ ነገ ጠዋት ድረስ ይስተካከላል እሺ
እሺ ይቅርታ በጣም ነገ ጠዋት ትደውልና ጠይቀን
እስከ ነገ ሲደውል ነገ አትሉ